Hello. Hello. Hello. ሄሎ
ሄሎ ወይ አቤት
አ፣ ሰላም ነው አለን
አለን አለን አ፣ አ፣ ውሃ በብዛት ሰልዬ ነበረ ሀይል
የት የት ወዴት
ያለሁት አሁን ደሴ ነው ያለሁት
እሺ
እና አ፣ በብዛት ታ- ታስረክብ ከሆነ
እኮ አንተን መተህ መውሰድ የምችለው እኛ እናመጣም ወደዛ
okay ከዚያ እኔ ላይ መጥከማቸው ያ
ኦኬ መልካም አ፣ እና አ፣ ሽጉጥ ስንት ነው የሚሸጠው
ንግድ ፍቃድ አለ ንግድ ፍቃድ አለ ወይ አ፣ ንግድ ፍቃድ አለኝ አዎ።
በቃ ላክልኝና ዋጋ ዝርዝሩ ልክልሃለሁ
okay መልካም እሺ እሺ አባ